እንኳን ነው ጤናችሁንም በሰቤት
ሰው ነው ያልናለ እንዴት ነው?
አለኝ አሁን የተነገረ ልጅ ነው አ፣ ብሩ አገኘ
እ?
አሁን የተናገረ ልጅ ነው ብሩ አገኘ
ደውለህ ነበር እኔን አይደለማ አው ጠብቅ አራት ነው
እኔ አይደለሁም። እስኪ ስ- ምንድን ነው የሆነብህ?
አምስት መቶ ውስጥ ይዞ እርግቼ እስካሁን አልገባም። ትላንት ወደ
እስኪ ስልክህን ንገረኝ እስኪ።
ዘጠኝ ሰላሳ ሶስት ሰላሳ ሶስት እንደገና እሺ
አስራ አምስት አርባ አራት ትላንትናም ደወልንና ጠብቅ አለች። ነገ ነገ
ዘጠኝ በሚለው ነው አዎ
ወይ ማ
አዎ ሚስት ነው እም?
ሽንብር ነው
አምስት
በሳንቲም ፔ ነው አይደለ?
አ? አዎ በሳንቲም በአንድ በፈረንጆች በአንድ ነው የሞከርከው።
እ?
በፈረንጆች በአንድ ነው አይደል የሞከርከው?
እም።
እሺ ይኸውልህ ፔንዲንግ ላይ ነው ያለው። የሳንቲም ስልክ ልስጥህና እስቲ ደውለህ ጠይቃቸው እስቲ።
ትላንትም ደወለ እነሱና ነገ ምናምን አለ።
ነገ አሉክ እም።
ዛሬ ብለውክ ነበር?
አዎ ዛሬ አሉና እስከ በስት በስት በስት እራሱ ዛሬ አሉ። ትላንት
እየለቀቁ ነው ያሉት የብዙ እስቲ ያልተለቀቀም አለ አሁን በአንድ የተደረገ እንትን እስካሁን እንትን እየለልን አይደለም እና እኛም ለእነሱ መልሰን አሳውቀናቸዋል።
እሺ እስቲ አንተም ደውልላቸውና ጠይቃቸው እሺ።
እሺ ቁጥሩን ንገር።
ዘጠና ሶስት ስልሳ ላይ ደውልላቸው።
ዘጠና ሶስት ስልሳ ዘጠና ሶስት ስልሳ ዘጠና ሶስት ስልሳ